ሄሎ አስይሰኝ Okay አሴ ሰላም ነሽ?
አለሁ ይመስገን ይመስገን።
ምንድን ነው ደግሞ በጣም እየሳቃችሁ ነው። እንትን እ፣ ጥያቄ ነበረኝ። እንትን password እምቢ አለኝ ነው እ፣ የራሴ password ነው ግን እምቢ አለኝ።
እስቲ እሺ፣ team leader ጋር ደውልለት። እኛ access ኡ የለንም የእናንተ።
Okay እና እንዴት ነው የሚደረገው? ገና ግዴታ team leader ጋር መደወል አለብኝ?
አዎ፣ ወይ area manager ወይ team leader ጋር። ማነው ኦኬ፣ ስምህ? ምን ዲስ ሳሙኤል ሳሙኤል ሳሙኤል ሳኒ።
አ የት ነህ? ምድብህ እ፣ አሁን ትሉ ድሮ ትልድምቱ ነበርኩኝ። አሁን ወደ ቦሌ ገብቻለሁ።
እሺ፣ በቃ ደውልለት ለኤሪያ ማናጀር። እነግርልሃለሁ እኔ።
እሺ እሺ ቻው